hello hello፣ ሰላም ነኝ። አቤት።
ማነሽ?
ሰላም ነኝ።
ሰላምዬ፣ እንዴ አንቺን ፈልጌ እንዴ ብደውለው? hello፣ ወይ ድምፅሽን ልስማ ብዬ ነው። በቃ አለሽ? አቤ ነው። እሺ፣ order number ልንገርሽ። እ order number ሰላሳ አንድ ስልሳ አምስት ዘጠኝ ነጥብ ሰባት ነው። እሺ
እሺ፣ እሺ። check አድርጉ።
ቡልቡላ ቡልቡላ ቦሌ ቡልቡላ ሳይሆን ቡልቡላ መድኃኒዓለም መድኃኒዓለም ጋር አዎ፣ ቡልቡ- ቦሌ ቡልቡላ ነው የሚለው።
በቃ እሺ፣ በዛ check እሺ።
አድርገዋለሁ። እሺ፣ አባ።
በቃ ጎበዝ ጎበዝ